ሄሎ ሰላም ነው።
አለን እግዚአብሔር ይመስገን።
ልልካቱ ከቲክቶክ ላይ አይቴን ነው የምሸጥ መኪና አለ ተብሎ እሺ
ያሬሷ አይነቷ ያሬስ ጥቁር ያሬስ
ምን አለኝ
ያሬስ ያሬስ ጥቁር ያሬስ ዲስ አይነቷ
ምን- የቆ- የቆየ ነው ያዩት?
ዛሬ ነው ያየሁት። ግን ምን TikTok ላይ ነው?
አዎ follow አድርገውን ነበር ከዚህ በፊት
አላረኩትም።
የቆየ ነው Yaris Belta ውን አይደል? ጥቁሩ
ጥቁሩ ነው አዎ።
እሱ የቆየ ነው። ሌላ ግን ይኖረናል።
አ ተሽጣለች።
እሱ አዎ፣ ሌላ ግን ይኖረናል።
ሌላ ምን ምን አላችሁ?
ሁሉም አሉ፣ ሁሉም መኪኖች አሉን። አባት Yaris አለች።
ምን አለኝ Yaris የእሷን አይነት Yaris አለ።
Yaris compact በ compact አለን።
አሃ ሞዴሏ ስንት?
ምን አለኝ አባት ስልኮት በጣም አየ- ርቆ ነው የሚሰማ። ቁጥር ልስጥዎት እና በዛኛው ይደውሉልኝ 0967 ዜ- እስቲ ያዘ። ቆይ እሺ፣ ቆይ እሺ። ዜሮ ዘጠኝ ስልሳ ሰባት 44 አርባ አራት 77 ሰባ ሰባ አዎ